ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት
አይ ዊዝድሮ ብር ለማድረግ ብዬ
ዊዝድሮ ለማድረግ ነው። እሺ ጠብቀኝ ቆይ።
ኧረ ምን ግድብነት አለ ወንድ ማለት ትንሽ ነገር እየጣለኝ
ሄሎ
አቤት ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ብር ወደ voucher ስዋድ ምናምን ብር withdraw አድርጌ ማለት ነው።
አ ከዛ መልሼው ነበርና
እሺ እና ከ- ወደ account withdraw ሳደርገው ደግሞ እንዲህ አለኝ እሺ ቁጥርን ትነግረኛለህ የቤስት ቤት
አርባ አንድ ዜሮ ዘጠኝ አርባ አንድ አርባ ስድስት አርባ ስድስት ሰማንያ አንድ ዘጠና አንድ
እሺ check እያደረኩልህ ነው አንዴ ጠብቀኝ okay እም፣ ስንት ብር ነበረ withdraw ለማድረግ የፈለግከው
ሺህ አራት
ሺ አራት ማውጣት አችልም አሁን ያስገባኸው አዎ፣ አሁን ነው የመለስኩት ወደ እንትን ወደ ቤት ነው ደግሞ Okay በ voucher አውጥተህ መልሰው ነው
voucher ገብ- ወደ voucher ገብቶብኝ
Okay ይህን ብር ይህን ሺ አራት መቶ ብር ማለት ነው እ non-withdrawable balance ላይ ነው የተቀመጠልህ እ እ፣ ገብቶሃል እሱ non-withdrawable balance ላይ ነው የተቀመጠው እ፣ hello አቤት non-withdrawable ላይ ነው ያለው ለዛ ነው
እና ያ እንዴት ማለት ነው?
deposit ስታደርግ ብር ማለት ነው ለ betting ነው የሚቀመጠው እንጂ እንደ ባንክ አይወጣም ገብቶ የሚወጣበት system የለም ገብተዋል
መስሪያ እዛው ለመቀመሪያ ብቻ ነው የሚሆነው?
አዎ ቀምረህ ስታሸንፍ ደግሞ withdrawable ይሆናል ማለት ነው
እንዲህ መሆናችሁ አይቻልም ይላል። ከባድ ነው።
Hello አቤት እሺ እ፣ ተረዳኸኝ አይደል እሱ በቃ እንትን ነው ወደ ባንክ መሆን አይችልም። አ?
አይችልም አ፣ አይችልም
እሺ በቃ እሺ እሺ